ጤና ይስጥልኝ አልሽኝ ረዲት ነው ባኮምላቸው ጤና ይስጥልኝ። አሁን ቁጥር ልትሰጪ ነበር። አንቺ ጋር ነው የደወልኩት።
እሺ ደንበኛችን ቁጥር ላስይዞ ዜሮ ዘጠኝ ዘጠና ሁለት እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ስልሳ ሶስት አስራ ሶስት አስራ ሶስት ኦኬ አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ
ሀምሳ አምስት ይላኩልን። ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ ሌላ የመረዱት ነገር አለ?
የለም እሺ ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።
መልካም እሺ